ሄሎ
ሄሎ እንዴት ነህ?
እግዚአብሔር ይመስገን።
ከማዕከል ነበር የምደውል። ጥላሁን ነኝ።
እሺ ተለኝ እንዴት ነህ?
አለው እንዴት ነህ?
አለን። አዲሶች ኮምፒውተሮች አሉ አይደል?
text ህን አይቻለሁ።
እ ለ ICT ባለሙያ እንትን አድርጌያለሁ፣ መልእክቱን ነግሬዋለሁ። ግ- ግምገማ ላይ ስለሆንኩ ነው። እሺ
እ ግን እየመለ እንትን እያሉ አይደለም። አሁን ቢሰጡ ጥሩ ነበር።
እሺ፣ ስልክ ልስጥህ ለሱ፣
ስጠኝሽ።
የእሱን ስልክ ልስጥህ። እሺ እሺ እሺ። አንተ ስልክ ላይ text ላድርግልህ።
እሺ እሺ